Hello ጤና ይስጥልኝ። ቤተሰብ እስራኤል ነኝ። እባክዎ ምን ልርዳዎ?
ፓስፖርት code check አስራ ሶስት አስራ ሶስት
አልከኝ?
አስራ ሶስት አስራ ሶስት እሺ
ሰባት ዜሮ ሁለት ሰባ ሰባት ዜሮ ሁለት አዎ
ያለቁት ታርመዋል። እሺ ከዛ ያላለቀ ሁለት ጨዋታ አለው።
ሁሉ ግን አል- አልፏል።
አዎ እስካሁን ያለው ከሁለቱ ውጪ ከሁለቱ ውጪ ሁሉም አልፏል። ሁለቱ ደግሞ ሲያልቅ ይታረማል። እሺ ጠብቀው።
እሺ እሺ እሺ መልካም ምሽት።